hello ሰላም ጤና ይስጥልኝ ቤተሰቦች ገራር ነኝ እባክዎ ምለዶ እንትን ላይ screenshot አድርጌ ልኬላችሁ ነበር ቴሌግራም ላይ
የምንድን ነበረ screenshot የላክልን አባት transaction የሁለት ሺህ ብር በ BOA ካርድ ገቢ የሆነውን ደውዬ አ እሺ
እና አሁን መግባት አይችልም ብሩ
የቴሌግራም ላይ ማን በሚል ስም ነበር የላክልን ያሬድ ወይ ያሮል እሺ ቼክ ያደረኩ ነው
እሺ
ያሬድ
አ ወይ ያሮል ነው የሚለው ያሮል ያሮል ተዋገረ ያሬዶ ነው ያሮል ያሮል
ያሮድ ያሮል ተዋገር ነው
አልጻለኝም አባቴ መልሰህ ደውለህልን ነበረ
ሀይል በልሽ እዛው እስቲ በለኛ አሁን እያወራኝ ማለት ትችላለህ
አይችልም መሰለኝ እሺ እንደዛ ከሆነ እስከ ዳር ብለህ ጻፍበት። እሺ እሺ አባቴ እና hi በለኝ አንዴ።
እሺ እሺ አመሰግናለሁ። እሺ መልካም ቀን።
እሺ እሺ እሺ እሺ